Hello ጤና ይስጥልን።
አብሮ ይስጥልን። ከሚካኤል ወዴቱ ጋር ነው እናቴ?
እ ሚካኤል ጋር ነሽ?
አዎ በዚህ በቶታሉ ጋር ፊት ለፊት ሚካኤል ጋር ነሽ?
አዎ ቶታል ፊት ለፊት አለዋ ነው።
በሚካኤሉ ቤተክርስቲያን በሚካኤሉ ቤተክርስቲያን ቀጥታ ድልድዩ ይታይሻል።
ድልድይ መሻገሪያ ድልድይ አለ
ድልድይ ድልድይ ነገር ይታይሻል።
ሄላ Hello ወይ ናት ድልድይ አለ አይደለ? ከሚካኤል ቀጥታ መሻገሪያው አ
በቃ እዛ ጋር ድልድይ
እሺ
ይላል። Economic Association Economic Association የሚል ህንጻ አለ።
በዛው በሚካኤል በኩል ነው ያለው አይደል? በሚካኤል በኩል ነው አይደል?
አዎ በሚካኤል በኩል ነው። አዎ ድልድዩ ጋር ሂዱና ያገኙታል።
እሺ እሺ እሺ አባት